ሄሎ
ሄሎ ወይ ከሪፍ ነው የምደውልልዎት። ይሰማዎት?
አዎ ይሰማኛል።
እሺ። በ- የአሁን ይሄን transaction ሲፈጽሙ ያጋጠሙትን error የሚያሳየውን message ወይም ደግሞ ከቴሌብር ላይ ያለውን screenshot ሊልኩልን ይችላሉ።
አዎ በዚህኛው በዚህ ቁጥር ላከው።
ይሄኛው አይሰራሉትም። አሁን በምነግሮት ቁጥር ይላኩልን። ቁጥር የያዙና ዜሮ እሺ ሊያዝ አዎ
እሺ እሺ አንድ ጊዜ አንድ ያዝልኝ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ እሺ እሺ ልክበታለሁ። እሺ እሺ የእርሱን ስም አንልበል።
ትክር ሄሎ ሄሎ